ባንተ ነው ባንተ ነው ባንተ ነው ባንተ ነው አባቴ ባንተ ነው ባንተ ነው ባንተ ነው ባንተ ነው አ ባንተ ነው ባንተ ነው ባንተ ነው ባንተ ነው አባቴ ባንተ ነው ባንተ ነው
ያለፈልን ጨለማው ባንተ ብርታት ባንተ ነው ያለፈልን ጨለማው ባንተ ብርታት ባንተ ነው ያንተ ጸጋ ደግፎኝ ያለ ስጋት አኖረኝ
እስከ ዛሬ ካንተ ጋር ኖሬ ተጉዣለሁ የዋበሬ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ግን ጌታ ተኩራኔ ፊት አይቀየር አትዘጋም የምሕረትን በር አረ ስንቱ ጭንቁን ረስቶ እፎይ ብሎ አንተ ላይ ታምኖ እስከ ዛሬ ካንተ ጋር ኖሬ ተጉዣለሁ ይኸው አብሬ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ግን ጌታ ጥቁራይ ፊት አይቀየር አትዘጋም የምሕረትን በር አረ ስንቱ ጭንቁን ረስቶ እፎይ ብሎ አንተ ላይ ታምኖ የኔ ወዳጅ ነህ የኔ የኔ አባት ነህ የኔ የኔ እረኛ ነህ የኔ የኔ ፍቅር አለሉ የኔ ወዳጅ ነህ የኔ የኔ አባት ነህ የኔ የኔ እረኛ ነህ የኔ የኔ ፍቅር ነህ የኔ ኦ ሃሌሉያ መንፈስ ቅዱስ ሃሌሉያ ትምህርት ነው የፍቅር ጉልበት ለወደቀው የደረሰለት ያለበት ጓዳ ውስጥ ገብቶ አቁሞታል ሳይቀብቶ ሰው የለኝም በግራ በቀኝ ጉልበት ጠፋ አቅም አጣሁኝ ብሎ ለሚል ፍቅር አለው መላ ታሪክ ከፍቶ ያሳያል ሌላ ትንግርት ነው የፍቅር ጉልበት ለወደቀው የደረሰለት ያለበት ጓዳ ውስጥ ገብቶ አቁሞታል ሳይቀብቶ ሰው የለኝም በግራ በቀኝ ጉልበት ጠፋ አቅም አጣሁኝ ብሎ ለሚል ፍቅር አለው መላ ታሪክ ከፍቶ ያሳያል ሌላ የኔ ወዳጅ ነህ የኔ የኔ አባት ነህ የኔ የኔ እረኛ ነህ የኔ የኔ ፍቅር ኡ፣ የኔ ወዳጅ ነህ የኔ የኔ አባት ነህ የኔ የኔ እረኛ ነህ የኔ ሃሌሉያ መንፈስ ቅዱስ ሃሌሉያ አሃ እረካው ከእጅ ጠጥቼ አሃ፣ ወጣሁት ጉልበት አግኝቼ አሃ፣ እኔ አልቀረው በምድረ በዳ አሃ፣ ሲያለሰልት ያለበት ጓዳ ውስጥ ገብቶ አቁሞታል ሳይቀብቶ ሰው የለኝም በግራ በቀኝ ጉልበት ጠፋ አቅም አጣሆኝ ብሎ ለሚል ፍቅር አለው መላ ታሪክ ከፍቶ ያሳያል ሌላ አልወደኩም በፈራሁት ላይ የኔ ኢየሱስ አይን አይኖችን ሲያይ ከእናት ከአባት ከወዳጅ ይልቅ ጠብቆኛል ክፉ ላይ እንዳልወድቅ ዞር አረገው ከፊቴ ቀድሞ ያንን ሐዘን ለእኔ አስቦ የተማሰው ጉድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ የኔ ወዳጅ ነ የኔ የኔ አባት ነህ የኔ የኔ እረኛ ነህ የኔ የኔ ፍቅር ነህ የኔ የኔ ወዳጅ ነህ የኔ የኔ አባት ነህ የኔ የኔ እረኛ ነህ የኔ የኔ ፍቅር ነህ የኔ ባንተ ነው ባንተ ነው አሃ ባንተ ነው ባንተ ነው ባንተ ነው ባንተ ነው አባቴ ባንተ ነው ባንተ ነው ባንተ ነው ባንተ ነው አ ባንተ ነው ባንተ ነው ባንተ ነው ባንተ ነው ባንተ ነው ባንተ ነው ባንተ ነው ባንተ
አልወደኩም በፈራሁት ላይ የኔ ኢየሱስ አይን አይኖችን ሲያይ ከእናት ከአባት ከወዳጅ ይልቅ ጠብቆኛል ምሕረት ዞር አደረገው ከፊት ቀድሞ ያንን ሐዘን ለእኔ አስቦ የተማሰው ጉድጓድ ተዘጋ በአንድ አፍታ